ጤና ይስጥልኝ የቴስት ማዕከል ባኮ ምን ልርዳዎት?
ሰላም ነው፣ እንዴት ናችሁ?
ሰላም እንዴት ነው?
ወደ ዱባይ መሄድ ፈልጌ ነበር።
okay እሺ፣ ለመቼ ነው የፈለጉት?
እኔ ቅርብ ጊዜ ያለ አይደል በረራ
አለ ቅርብ ጊዜ ለመቼ?
አዎ፣ እስከ አንድ ሳምንት
የዛሬ ሳምንት ላይ
እስከ ዛሬ ሳምንት። አዎ እስኪ
መመለሻ በምን ያህል ጊዜ
እ መመለሻ በምን ያህል ጊዜ ከምን ያህል ጊዜ በኋላ?
እስኪ አንድ ጊዜ ቆይ ጠያይቄ ልደውል። ሙሉ information ነው እሺ ይችላሉ።
የምንቆይበትን።
እሺ ይችላሉ።
እሺ፣ እሺ፣ እሺ ስለደወልን አመሰግናለሁ። መልካም ጊዜ እሺ፣ አሜን። እሺ፣ ሰላም